አይሰማም?
hello
አይ- አይሰማም
hello
ይሰማል አይደል?
አይሰማም?
ይሰማል D4D hello
ይሰማል ይሰማል። እኔ ጋር ይሰማል።
ድምፆት በጣም ርቋል። ይካባት እየተሰማኝ አይደለም። ለእኔ ለእርሶ ከተሰሞት አላውቅም። ለእኔ ግን እየተሰማኝ አይደለም።
እሺ አሁንስ አሁንስ አሁን አይሰማም?
በጣም ድምፁ ወርዷል። ወይ መልሰ ይደውሉልና
እሺ አሁንስ
አሁን ይሰማል። ምን ልርዳዎት?
D4D አይናሙ ሻርኩ ማለት ነው እሺ አለ
አዎ፣ ይኖረናል ይኖረናል እ?
ይኖረናል አባት እሺ ዋጋ ስንት ነበር?
ሞዴል ስንት ነው የፈለጉት?
ሁለት ሺህ ስምንትም ቢሆን ችግር የለም። አስራ አንድም እፈልጋለሁ
ከእስከ ስንት ነው የሚችሉት?
እስከ ሁለት ነጥብ አምስት
ምን አሉ?
ሁለት ነጥብ አምስት አይሰማም?
ሁለት ነጥብ አምስት ድረስ ይችላሉ cash አዎ አይሰማም? አይሰማም? ምን አልሽኝ?